ጤና ይስጥልን። ጠብታ አምቡላንስ ጤና ይስጥልኝ።
እግዚአብሔር ይመስገን።
ኦክሲጅን ያለው አምቡላንስ ፈልጌ ነበር ከአደራ ጳውሎስ።
ከአደራ ወደ ጳውሎስ communicate አድርጋችኋል?
ከማጋ ከጳውሎስ አዎ ከጳውሎስ ጋር አይ ከክትትል አላት እዛ አዎ ክትትል አላቸው። ግን አሁን ያላችሁት አደራ ሆስፒታል ውስጥ ነው አይደል?
አዎ።
ሰው ተቋም ውስጥ እስካላችሁ ድረስ ግዴታ ጳውሎስ ደውላችሁ patient ቷ ያለችበትን አይ ችግር condition የለም እኔ ከቤትም ብንላት እኮ ችግር የለም።
አዎ፣ እንደዛ ማድረግ አንችልም እኛ communication እንፈልጋለን ግዴታ service ኡን ለእናንተ provide ለማድረግ
እሺ እም